ሄሎ
አይ ጤና ይስጥልን ቤስት ቤት
አ- አ- ትናንት የልጅት ላይ ሁለት ሺ ሶስት መቶ ብር ውዝድዋን ረግቼ
እሺ
ይህን እስከ ጠዋት እ፣ ጠዋት ሁለት ሰዓት ምናምን ጠበቁ አለ ሁለ- እ፣ ጠዋት አንድ ሰዓት ላይ ስለዛም አሁን ሁለት ሰዓት ቶልና አምስት ሰዓት ራሱ አለፈች ስለዛውም አልገባም እስካሁን ምን ችግር አለ
እስቲ ያሳውቀናቸዋል ትንሽ ጠብቁም ብለዋል እነሱ በቃ ሳንቲም ባይ ጭራሽ እኛ ብሩ አስገብቶናል አሉ እኮ እሺ ስልክህን እስቲ ብሩ ንገረኝ ከነ አልደርሰው እኔ አልደርሰው ስልክ ቁጥርህን እስቲ ንገረኝ አስራ አምስት አስራ አምስት ዜሮ ዜሮ ዜሮ ዜሮ ስልሳ ስምንት ዜሮ አንድ ስልሳ ስምንት ዜሮ አንድ አዎ ምን አልክ እነሱ
አ ደወልክላቸው በሳንቲሞች ጋር
ሳንቲሞች ጋር አዎ እነሱ አይነታም በስልኩ አይነሱም ባ እስቲ ሞክር ከኛ ሳይደውን ገብቷል ነው የሚለው እ፣ ሁለት አዎ ሺህ ብሩ እንደ ሶስት መቶ ከእናንተ ብሩ ከእናንተ እንደዛ ነው አሉ ላኪን ብሩ ከኔ ጋር እኔ እኔ አልደርስኝም
እስቲ ቆሽ እያነጋገርናቸው ነው እ፣ ማለት ነው።
እያነጋገርናቸው ነው እነሱን
ስለዛም ይሆን ትንሽ ጠብቀን
ትንሽ ትንሽ ምንድን ነው ትና የእናንተ ትንሹ አይልቅም እስከ ጠዋት አንድ ሰዓት ነበር እኮ አይብ ለዛም ብሩ የኔ ያልነበረኝ ሰው ነበረች ብሩ ይፈልጋለሁ ቤት ነው
እሺ እያነጋገርናቸው ነው ይቅርታ በጣም ትንሽ ደቂቃ ደውልልሃለሁ በዚህ ስልክ መልክ
እሺ ጠብቃለሁ አንቺ ነው ጠብቃለሁ እሺ እሺ እሺ